ሰላም ሰላም።
አህመድ እንዴት አቤት ነህ?
አቤት።
ሰላም ነው ሰላም ነው?
አለን።
ማን ሰላም?
ትዝታ ነኝ ከናሬድ።
okay ትዝታ እንዴት ነሽ? የቢሮ የቢሮ ስልክ ጀምሪ እኮ።
ችግር የለውም ይሄ የቢሮ ስልክ ነው።
okay ችግር የለም።
ሪፖርት ሰሞኑን አላክልኝም አይደል አህመድ?
አዎ እኔ እኮ ጋር እንትን እያቋቋምኩ ስለሆነ እኮ ነው። እና ቴሌዎች ደግሞ ምን መሰለሽ መስክ ሆነው ቶሎ ቶሎ እየሰሩልን አይደለም።
እ
ቴሌዎች coordinator ኦቹ
ቴሌዎች እንዳለ መስክ ናቸው። አዎ መስክ ናቸው።
ኦኬ አክቲቭ አላደ- ተሰ- ተሰብስቦ እዛ ቁጭ ብሏል እነሱ ጋር።
አ okay ከነሱ እንትን አልተባለም።
አዎ እነሱ እየሰሩልን አይደለም።
አ፣ ለዛ ነው
አዎ አሁን እስኪ አንደኛው ልጅ እዛ ቢሮ ነው ያለው። ከ- እ፣ ዛሬ እስኪ ከሰሩለት ትልቅ ስንት ይባላል።
ቀናቸው እነሱ መክስ ማለቴ እ፣ መስክ ከወጡ
እ እ?
ቆዩ መስክ ከወጡና ቴሌዎች መስክ እየተ- ይመጣሉ እዚሁ ያድራሉ እኮ ግን ጠዋት ገብተው መስክ ላይ የሚሄዱት። አሁን ኮምቦልቻ ኮምቦልቻ ብራንች ላይ ብዙ ትሰራለ።
ኦኬ ኮምቦልቻ አን- በአንተ ስር ነው አይደል?
አዎ ምሳሌ ኮምቦልቻ ላይ ብዙ ተሰርቷል። ግን ሰው- ሰዎቹ ኮኦርዲኔተሮቹ አ፣ በቃ ፊልድ ናቸው። በቃ
ኦ፣ እንደዛ ለኛው ደውዬለት ነበረ አሰፋ ነው።
ነገሮች አለ አየሽ ጥሩ አድርገሻል።
በቃ እስኪ ለማንኛውም በቃ ግን ያሉትን ቢያንስ እ፣ ማለት ከቴሌ የወጡትን የወጡትን አክቲቭ ቢደረጉ ጥሩ ነው።
እሺ እልክልሻለሁ። አንቺ ኖርማል ትክሽን እስኪ ቴክስት አድርግልኝ ወይም ደውይልኝ። ምልክት አድርግ- ደው- ምልክት አድርግልኝ።
አውቃለሁ እኮ ደውለልኝ ነበረ መቼ ዕለት ነው።
ባለፈ ባለፈ ደወልኩልሽ ነው አዎ ኢቢሊ ምናምን ብለኸኝ ኦኬ። አዎ ጥሩዬ ብዬ ነው የገለኩትና እሺ አዎ፣ አቀይረዋለሁ።
በቃ እሱ ቀይረውና እንትን የሱ ነው እኮ ቁጥር። እሺ እሺ እልክልሻለሁ።
እሺ መልካም ቀን።